ሸዋን ግዛው ስልክሻል ለዚህ እዩ የለም ጤና ይስጥልን ጤና ይስጥልን ይሰማዎታል
hello ጤና ይስጥልን ደንበኛ
አብሮ ይስጥልን።
ከቢጃ ጥሪ ማዕከል ነበር የምንደውለው
አዎ፣ እስቲ ደውለውልህ ነበር ከሁለት ቀን በፊት
hello።
ይሰማዎታል አዎ፣ ይሰማል።
ከሁለት ቀን በፊት ደውለው ነበር አይደለ
አዎ፣ ደውዬ ነበር።
አገልግሎት አግኝተዋል አዎ፣ አግኝቻለሁ።
እሺ ይሄን ለምን ጠይቅ ነበር እናመሰግናለን መልካም ቀን
እሺ፣ እሺ። እኔም አመሰግናለሁ።